ሐኪም ነው የምሰራው። የአብነት ሐኪም ነው። hello hello፣ አቤት። ቺፕ ቺፕ office ነው።
አዎ ነው።
እንትን ነበረ ትናንት order አድርገን ነበረ። ዛሬ ጠዋት ላይ ይመጣልናል እና ከሰዓት ስብሰባ ስለሆነ አብነት ጤና ጣቢያ
ትናንት ነበረው። complete ሆኗል።
አዎ complete ሆኗል። አዎ በዚህ ቁጥር ነው።
በዚህ ቁጥር ሳይሆን በ group ስለሆነ ዜሮ ዘጠኝ አስራ ሁለት
እሺ፣ እንዴ ጠብቁኝ። ዘጠኝ አስራ ሁለት ዘጠና አምስት እሺ፣ ሰማንያ ስምንት ዜሮ ስድስት በሚል group group leader ዋ እሷ ነች። በሱ ሰላም ስልክ ይላል።
ለምትባለው አዎ ሰላም። አዎ እሺ።
አዎ
OK፣ ቁጥር ልስጦት። የ driver ስንት ሰዓት እንደሚደርስ እሱን ያወሩታል።
እም፣ እሺ እሺ ነ- ስጪኝ ዜሮ ዘጠኝ ሀምሳ አንድ ቁጥር ያዥልኝ ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ
ሰማንያ ዘጠኝ ዜሮ ዘጠኝ አርባ ሀምሳ አንድ ስምንት ሰማንያ ከይቅርታ ጋር ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ አርባ ስምንት አርባ ስምንት ሰማንያ ሰማንያ እሺ ማቲያስ ይባላል። የት እንደደረሰ እሱ ጋር ያው ስንት ሰዓት እንደሚደርስ
እሺ እሺ እሺ አመሰግናለሁ።